ሄሎ ሰላም ጤና ይስጥልኝ። ቤት ቤት አብሮ ደስትነት ሲስተር ሰላም ነኝ። እንዴት ናችሁ?
ሰላም
እንትን ይሄ ስም ካርድ እንትን እየተጫወትኩ ነበረ። ቤስት ቤል እየተጫወትኩ ነበረ እ እሺ እሺ፣ እየሰማሁ ነው።
አዎ እየተጫወትኩ ነበረ። ሳላቅ ብር አወጣለሁ ብዬ ብር ወደ ሌላ ቦታ ነው የገባ።
ስንት
እ?
ብር ነው?
እ፣ ሁለት መቶ ነው። ሁለት መቶ ሀምሳ ሀምሳ አራት ሀምሳ አራት ሀምሳ ሁለት መቶ አይደለ?
አዎ
አራት ሀምሳ ነው። ስለዚህ ወደ ሌላ ቦታ ስለገባ አራት ሀምሳ አይተሽ ወደ እኔ መልስልኝ ወደ የኔ ካልሆነ ራስ ነህ የምትመልሰው። ቴሌግራም ላይ hi በለኝና እንዴት እንደምትመልሰው step ኡን ልክልሃለሁ።
እሺ እሺ አለ የ Best Bet የቴሌግራም account
እ?
የ Best Bet የቴሌግራም ቁጥር አለ።
የ Best Bet ቁጥር አዎ አዎ አለኝ።
የቴሌግራሙ
የቴሌግራም የለኝም።
ዜሮ ዘጠኝ ዜሮ ሶስት
አዎ የህዝ ቁጥር ልንገርክ
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት እዛ ላይ hi በለኝና voucher step ልክልሃለሁ። ወደ Best Bet እንዴት እንደምትመልሰው እዛ ላይ ታገኘዋለህ። እሺ
እዚህ ላይ ሊደውል
አትደውል፣ ቴሌግራም ላይ አዋራን።
ቴሌግራም ላይ ሊያደርገው አዎ ቴሌግራም ላይ hi በለኝ፣ እኔ ልክልሃለሁ step ኡን።
እሺ እሺ እሺ እሺ፣ መልካም እሺ